ሄሎ ሄሎ አሸናፊ ሾፕ ልጨምር አቤት።
አይደለ? የ virtual አሃ።
አይደለ? የ virtual shop ልጨምር ነው አይደለ?
አዎ አዎ።
እሺ እንትን shop name ጻፍልኝ። የት ነው shop name ኡ?
ምን ምን
shop name ኡ የት ነው የምትሰራበት ቦታ?
ስልኩ ይቆራረጣል ግን
shop name የት ነው የምት
shop shop hello hello hello ስልክ ምንም አይሰማም።
shop የት ነው የምከፍተው አካባቢው?
አሀ
shop የት ነው የምከፍተው አካባቢው?
ቤቱ አ
እ የት ሰፈር ነው የምከፍተው? በቃ ሲመች ደውል። አሁን ምንም የሆነ ጫጫታ ውስጥ ነህ። ሲመች ደውልልን። እሺ አሸናፊ ቦምቤ አንድ shop add ተደርጎለታል። እሺ ተስፍሽ ከደወለ